ገለንቤ ስትሪት ነው የምንደርሰው።
ዊዝድሮ ላብዬ ነበር ሶስት መቶ ብር በዚህ ቁጥር እሺ
አላክልኝ።
እሺ አንዴ ጠብቀኝ። መቼ ነው ዊዝድሮ ያረካው?
አሁን ነው
Hello አቤት።
ወደዚሁ የቴሌ ብር account ነው አይደለ?
አዎ ወደ ተስፋ account እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል።
እሺ እሺ